ሄሎ
ሄሎ ጤና ይስጥልን እንደምሽት ነው።
እስኪ information ፈልጌ ነው። ሰላም
እሺ ስምዎትን ማን ልበል?
ሀብቴ
ማን አለ?
ሀብቴ ሀብቴ ደስታው እሺ ትንሽ ድምጽዎ ግን ይቆራረጣል።
አረ የሚረብሽ ድምጽ አለው። እሺ ሀብቴ ማን?
ሀብቴ ደስታው
ደስታው ደስታው አሁንም አይሰማም።
ይሰማል። ስልክዎትን
ዜሮ ሀያ አራት እሺ ዘጠና ሰባት ሀያ ሶስት ሰላሳ ስድስት እሺ ከየት አካባቢ ነበር የደወሉልን?
እዚሁ አዲስ አበባ
አዲስ አበባ ወይ ነው specific ሰፈሩ?
ሰፈሩ ነው።
ያ ኦኬ ሰሚ
ሰሚት አ፣
እሺ፣ ማስታወቂያችን ምን ላይ ነበር ያዩት?
አ፣ ዩቲዩብ ላይ ሁሉም ጋር ነው የዶኪን- የ donkey ትዩብ ሁሉም ተከታታይ ስለሆንክ ቴሌግራም ነው። ቴሌግራም እንኳ ብዙ አካታትም ወደ ፌስቡክ ላይ ነው more ማይ እሺ እናመሰግናለን። ኦንላይን ነው በአካል በአካል
ኮርሱ የሶስት ወር ኮርስ ነው።
እሺ በሳምንት ሶስት ቀን ሀያት ተስቦ ሲኒማ በሚገኘው አዳራሻችን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው ክላሱን የምንሰጠው።
እሺ
አስራ አምስት ቀን ደግሞ በተማርነው መሰረት በ assignment የምንሰራ ይሆናል።
እሺ
አ፣ አንድ ወሯን ደግሞ በመጨረሻ የ final ቪዲዮ የምንሰራ ይሆናል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው።
okay አጠቃላይ የምንሰጠው credit hour ሀያ ነው።
ሀያ እሺ
ለዚህም ክፍያው አስራ አምስት ሺህ ብር ነው።
አስራ አምስት ሺህ ሆነ
አዎ መቼ ነው እርስዎ ሊመዘገቡ ያሰቡት?
ነው አሁን በቅርብ ማለት just information ኑን በደንብ detail እንድትነግሪኝ ስለፈለግኩ ነው እንጂ just መጨረሻው ነገ ወይም ሀያ አምስት ይመስለኛል የሚለው አዎ የካቲት ሀያ አምስት የካቲት ሀያ አምስት አሁን ደግሞ ሀያ ሁለት ምን ያው ለግ- ከሀያ ስድስት በኋላ አስራ አምስት ሺህ እንደሚሆን እና ከሀያ ስድስት በፊት አስር ሺህ እንደሚሆን ነው በቃ የማውቀው።
በትክክል ዋጋው አ- ትክክለኛውን ነው የነገርኩት። discount ኡ አ- እንደዛ ነው።
አይደለ okay አዎ ሰው ከሀያ አምስት ከሀያ ስድስት ጀምሬ ብመዘገብ ነው አስራ አስራ አምስት ሊሆን አስራ የሚችለው አምስት ሺህ የሚሆነው አዎ።
okay ሰው ከዛ በፊት ነው ለመመዝገብ እቅድ ያለኝ። ግን እስቲ just detail እንደው እ፣ ምን ምንን ያነሳል ኮርሱ ምን ምን ይዟል የሚለውን እንደው እ፣
እሺ የምትነግሪኝ ኮርሱ በብዛት ከቻልሽ።
የዩቲዩብ አልጎሪዝም ላይ ነው class የሚሰጠው።
እሺ የበለጠ ለማወቅ ደግሞ ኮሜዲያን እሸቱ ራሱ ከአሁን ከ- በፊት ከነበረበት አሁን ሲደርስበት ነ- ያለውን የዩቲዩብ ላይ ከተማረው ከዛ ነው የሚያካፍሉት።
okay አይ በጣም አሪፍ ነው። ያው more ምን መሰለሽ እኔ በጣም አሁን ላይ ዩቲዩብ ቻናሉን ከፍቼ ግን እም፣ committed አይደለሁም እና commitment ኤ ላይ ነው more እዛ ጋር የሆነ ከሚሰጡኝ assignment ኦች ከሚስ- ከምሰራቸው ነገሮች እነሱ ከእሱ ከ class ኡ የሚሰጠኝ ነገር በዛ መሰረት committed ሆኜ መስራት ስለምፈልግ ብ- ነው more ልገባበት የፈለግኩት ማለት ነው ልማር የፈለግኩት።
okay ያው just ይችላሉ ደግሞ እንደዛ ሌሎች script writing እነዚህ እነዚህ skill ኦችን ምናምን እዛ ጋር እናንተ ጋር more እሱን ነው ማዳበር ያው እሱ ፈልገው።
እሱን እንሰጣለን። content ከራሱ ይኖራል።
content አለኝ የራሴ ምን ላይ content መስራት እንደምፈልግ አለኝ፣ ግን እንዴት መስራት እንደምችል እንዴት ማስፋት እንደምችል ነው አሁን የምፈልገው።
እሱን ካሉ ዩቲዩቡን ይመዝገቡ።
okay so እ፣ በ- እንዲህ online payment እያየው ነበር ዩቲዩብ link አብሮ description ላይ ተልኮ እያየው ነበረ form ኡን እና በዛ እሺ መልኩ መክፈል እችላለሁኝ መመዝገብ እችላለሁ ወይስ አዎ ይችላሉ።
okay፣ ተስፎ ሲኒማ ነው አይደለ? ስ- መቼ ነው እንደሚጀምረው? የ- ስልጠናውን የምንሰጠው አ- በሀያ አምስት እንጀምራለን።
ሀያ አምስት ማለት ሰኞ።
ሰኞ ማለት ነው። አዎ በሳም በሳምንት ሶስት ቀን አረ
አዎ፣ በሳምንት ሶስት ቀን ነው። ሰኞ፣ ሮብ፣ ዓርብ ወይ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ነው። ከሁለቱ ቀን አንዱ ነው።
እሺ፣ አመሰግናለሁ።
እሺ፣ ስለ ደወሉ እናመሰግናለን። መልካም ቀን።
እሺ፣ አመሰግናለሁ።